hello
አቤት።
እሺ፣ መልስ የደወልኩኝ እሺ without ነው ዊዝ ነው
ዊዛውት ነው ስድስት ሺህ አምስት መቶ ብር።
ስድስት ሺህ አምስት አምቡላንስ ከእናንተ ነው ወይስ?
አዎ ከኛ
okay አንድ ላይ ስድስት ሺህ አምስት መቶ ማለት ነው include አዎ።
ተደርገው።
አዎ እሺ እ፣ እንትን ጋር ሚኒሊክ ጋር ነው ያለ ልላክልዎት እህ እህ፣ ልላክልዎት አምቡላንስ ምን አልሽኝ?
አምቡላንስ ልላክልዎት ቆይ አንድ አሁን ይምጣ ካሉ መልሼ ልደውል።
እሺ እሺ